ዜና ይስጥልኝ BGI ኢትዮጵያ የደንኝ በኩል ኢትዮጵያ የኔ እመቤት እባክሽን፣ እኔ የ BGI ሰራተኛ ነኝ፣ supervisor ነኝ። ግን በጣም ተቸግረናል። አሁን ቅድም የሁለት ጊዜ ነው አሚን ሆቴል ያለ ብልሽት አለ ብዬ የተናገርኩት። ግን ልጁ technician ኡ ግን ሁለት ስደውልለት አልተላከልኝም ብሎ still ማሽኑ አልሰራም። ትልቅ ሆቴል ነው የሚሰራ ቤት ነው፣ still ግን የላቸውም ማሽን ቀን ሙሉ ዛሬ draft አልሰሩ። technician ኡ ደግሞ አልተላከልኝም ይላል። እናንተ ደግሞ ልከናል ስላላችሁ ምንድን ነው በመሀል customer ኡ ስራ ማቆም አለበት። የኔ እመቤት እኔ እንደዚህ እንድናገር ያደረገኝ በጣም ትልቅ ቤት ነው። ዛሬ ሁለቴ ነው ያስመዘገብኩት። ይላክላችኋል አልሽ አላችኝ አንስቶኛለሽ ወይ አላቅም። ሌላም ግን ምንድን ነው እሱ ደግሞ አልተላከልኝም text ማለት ስለኝም ይላል። text እንትኑ technician ኡ technician ኡ በቃ እነሱ አይላኩል የምንሰራው ለ BGI ነው። ሁላችንም በቃ BGI ነው አንተ ምናና ስራ አልኩት። አሁን ተጣልቼ ነው ከእሱ ጋር እንትን ያልኩት። በቃ ስራ ቆመዋል። ስራ ከቆመ ደግሞ መጥቶ መስራት ነው ያለበት። እናንተ ካላካችሁ connection ሊሆን ይችላል፣ ምን ሊሆን ይችላል። ግን ስራ መቆም አለበት ቀን ሙሉ። አሁን ድርጅት ሆቴሉ እኮ ስራ ቆሟል። ቀን ሙሉ draft አልሸጥም። ግን እሱ አልተላከልኝም፣ እናንተ ልካችኋል። በመሀል ቤት ደግሞ እንደ መስመር supervisor እኔ ነኝ የምጎዳው፣ ወይ ከአለቃ የሚጠይቀኝ እኔን ነው። እኔ እውነቴን ነው የምልሽ። ብዙ ጊዜ ትልቁ ችግሩ እናንተ ለማን እንደምትልኩ አላውቅም፣ ግን እነሱ አልደረሰንም ነው የሚሉት። የት ነው ለምንድን ነው የማይደርሳቸው? ወይ ቀጥታ ከስልካቸው ከእናንተ ጋር connect ያድርጉ። እናንተ ቢሮ ልካችሁ ነው ከቢሮ ወደ ቴክኒክ ከቴክኒክ ወደ እነሱ የሚላከው። እዛ ጋር ያለውም ሰው የቴክኒክ እንትኗን ስልኳን አታይም። ማታም ሊሆን ይችላል ጠዋትም አታየው። ያ ደግሞ ስራ ቆመ። በቃ አሁን በማን ነው ተጠያቂ የምናደርገው?
በጣም ይቅርታ ስለተፈጠረ የእውነቴ ነው የምልሽ። አሁን ቱሪዝምቱ ነኝ ይለኛል። ቱሪዝምቱ ከሆንክ ታዲያ በቃ አልተላከልም እንኳን በቃ አይላክ። እኔም አንተም ደሞዝ አለን ስራ ላይ ነን አይደል? በቃ ማሽኑ መጥቶ ይሰራ ብዬ ከእሱ ጋር ተጣልቼ ነው አሁን ያለሁት። እናንተ አዶ ነው ብቻ የኔ እመቤት ይቅርታ። ቅድም አንቺን ይሁን ማን አናግሬያለሁ አሚን ሆቴል ብዬ እሺ እሺ። ሌላኛዋን customer service representative ይሆናል ያናገርከው፣ ግን አሁን እኔ ልሂድላቸው። እስኪ ስልክ ቁጥራቸውን ይነግሩኛል ወይ?
ቅድም ያገኘችው ቅድም በስልኩ ነው ያገኘችው።
በስልክ በቀድ ቅድም በስልክ ነው ያገኘችው እና ስልኩን ልንገርሽ።
አዎ፣ ስልክ ቁጥር ንገረኝ።
እሺ
ዜሮ ዘጠኝ አስራ አንድ አስራ አንድ ሰላሳ አንድ ሰላሳ አንድ
ሀያ አርባ ዘጠኝ ሀያ አርባ ዘጠኝ እሺ፣ መስመር ላይ ጠብቁኛል እንግዲህ አስራ አንድ ሰላሳ አንድ ሀያ አርባ ዘጠኝ ነው ያሉት።
አዎ አዎ
በዚህ ስልክ ቁጥር አላገኘሁትም። ምናልባት ሌላ ስልክ ቁጥር ይሆን?
እስቲ ሌላ ቁጥር ልንገርሽ።
እሺ በዛኛው ቁጥሩ መሰለኝ። እሺ ዜሮ ዘጠኝ አስራ አንድ ሰላሳ አንድ ሀያ አርባ ዘጠኝ ልክ ነኝ።
ሰላሳ አንድ ሀያ አርባ ዘጠኝ እሺ አዎ ደግሜ ልየው።
ሰላሳ አንድ ሀያ አርባ ዘጠኝ በዚህ ስልክ ይመጣል ምናልባት ሌላ ስልክ ቁጥር ይሆን ያስመዘገቡት? በዚህኛው ላይ ወይ ና- ናሆም ወይ ከበደ አልመጣልሽ
ትኬት ምንም አላገኘሁም በዚህ ስልክ ቁጥር።
እሺ በ TIN number ም ቅድምም የአንቺ የስራ ባልደረባ አላገኘችውም። TIN number ም ሳትነግራት እ በኮድም አላገኘችውም። በስልኩ ነበር ያገኘችው።
ቁጥር ነበር የሰጧት
ይህን ቁጥር ይሰጣል።
ይኸኛው በዚህ ቁጥር ነው ያገኘችልኝ ቁጥር
ልፈልግሎት
እ እ አንድ ጊዜ ልፈልግሎት መስመር ላይ እሺ። ወይ ናሆም ወይ አሚን ወይ ከበደም
መስመር ላይ ጠብቁኝ።
እሺ
ከበደ ስጋ ቤት ማለት ነው። እመያችን መስመር ላይ ያለው
እለኔ መቤት አቤት አዎ አቤት እ፣ ከበደ ስጋ ቤት ነው እንደዛ ነው የሚለው ግን ና አሚን ነው የሚል ተቀይሯል።
ተቀይሯል።
በአሚን ሆቴል ያሄድ
መስመር ላይ ጠብቁኝ። እየፈለኩ ነው። ቅድም የተከፈተውን ትኬት ቁጥር እየፈለኩት ነው።
እሺ እሺ
ቀድሜ ብልክላቸው አሁን መምጣት ይችላሉ?
ወይዬ ወይዬ technician ኡ መምጣት ይችላል እ, ብለዋል።
አዎ መስመር ላይ ነው እየሰራ ነው ና ብዬዋለሁ። ምክንያቱም ቤቱ ስራ አቁሟል አሁን።
እሺ ደግሜ ልመዝግበው እንደ አዲስ።
እሺ ግን በእናትሽ urgent ብለሽ ያው እዛ እነዛም ግን ለምን ወይ የምታናግሯቸው ከሆነ የሚልኩት ልጆች urgent እንዲልኩ አስደረግልኝ።
ካነሱልን ደውለን እ, እናናግራቸዋለን።
አዎ ደውለሽ ብታስታውሻቸው more አሪፍ ነው።
እ፣ እሺ፣ ስልክ ቁጥራቸውን በዚህ ላይ ያዘው አይደል? ራሳቸው- አዎ ቅድም በሰጠሁት ላይ እሺ፣ እ፣ ስማቸው ማለት አመሰግናለሁ። ስሙ ከበደ በሽር ከበደ በሽ አካባቢው የኔ ነው- ቤት- የት አካባቢ እንደሚገኝ
እ፣ ጋርመንት ሰፈራ።
ጋርመንት ሰፈራ ነው ያሉት። አ?
አዎ ጋርመንት ሰፈራ።
እሺ የቤቱ ስም አሚን በሚለው አይደል?
አሚን ሆቴል አሚን አሚን ሆቴል አዎ።
ሰሪ
አ፣ አሚን ሆቴል ሆቴል አሚን ሆቴል። እሺ አሚን ሆቴል እሺ መዝግብ ያለው ድጋሚ አስተላልፌላቸዋለሁ።
የኔ መቤት ይቅርታ። እሺ thank you። ትንሽ ስራም ስለተበላሸብኝ ነው። ይቅርታ።
ምንም ችግር የለውም። እሺ ደግሞ ስሞትም መልካም።
አለ በሌላ እርስዎን ግን ምናልባት የኔ ያሬድ ያሬድ sales executive እ፣ ማን ያሬድ ያሬድ የሀና ሰፈራ sales executive። እሺ እሺ አመሰግናለሁ። ሌላ የምንረዳዎት ነገር አለ?
አ ምንም የለምና thank you እና ለደወሉ አመሰግናለን። አገልግሎት ላይ ያሉትን ሀሳብ አስተያየት ከሚሰሙ ድምጽ ባለ ያስቀምጡ። መልካም ምሽት።
አሚን ነውላችንም። እሺ